ጤና ይስጥልኝ። አርፌ ረዴት ነው በኮመንደር ዶ
የኔና እስካሁን አልተስተካከለም። ቅድም ደውዬ ነበረ።
እሺ ደንበኛችን
እስካሁን ገብቼ check ም እያረኩ ነበረ። እስካሁን አልተስተካከለም።
እሺ ስሞት ማን ይባላል?
እንዳልካቸው መኮንን ቴሌግራም ላይም ልኬ ነበረ።
እሺ ቴሌግራም ማን በሚባል ስም ይላኩልን?
እንዳልክ
እሺ እንዳልክ እንዳልክ አ አ እሺ ደንበኛችን ደርሶናል። ለሚመለከተው አካል አሳልፈንሎታል። እስከሚሰሩሎት ግን ትንሽ ጊዜ ይፈልጋል። ጉዳዩ ሲያልቅ ደውለን እናሳውቆታለን።
Okay እሺ እሺ